Hello
ጤና ይስጥልኝ።
አብሮ ይስጥልኝ።
ኮሜዲውን ለመግባት ፈልጌ ነበር። ዛሬ ቦታ አገኛለሁ?
አዎ አዎ ይቻላል። የስንት ሰዓቱን ነው መታደም የፈለጉት?
የስምንት ሰዓቱን።
እሺ እሺ ስሞትን ይንገሩኝ?
ፀህይወት ጌታቸው።
ፀህይወት ጌታቸው። እሺ አዎ።
ስልክ ቁጥር ይንገሩኝ? ዜሮ ዜሮ ዘጠኝ ዘጠኝ አስራ ሁለት እሺ
ሰባ ስምንት ሰባ ስምንት ሰላሳ ሶስት ዜሮ ሰባት
እሺ እ ትኬቱን እዛው በቦታው መጥተው ነው የሚቆርጡት። ከቻሉ ቀደም ብለው ይምጡ። ከሶስት ሰዓት ጀምሮ ትኬቱን እየሸጥን ነው። ለስንት ሰው ነው ይሄን ቦታ ማስያዝ የፈለጉት?
Okay ለጊዜው እኔ ብቻ ነኝ ወይ? እስቲ ቆይ ጓደኞችን ላውራቸውና የሚቀላቀሉ ከሆነ መልሼ ልደውልሽ።
እሺ እሺ ይቻላል።
እሺ እሺ መልካም ጊዜ እሺ ይሁንልዎት።
ቴንክ እሺ እናመሰግናለን። እሺ።